ጤና ይስጥልኝ አልኩ ካመኘ ባኩም እንደው
እንትን እንትን አድርጌ ነበር ዲፖዚት አድርጌ አልገባልኝም። በት ቤት
መች ነበር ዲፖዚት ያደረጉት?
አሁን
እሺ ደግሞ ያልሽማ ሙሉ ስሞተኝ ጋር መለሰ እቡይ ገብረአብ
መለሰ እቡይ ገብረአብ ነን። ያው
መለሰ እቡይ ነው።
አዎ
እሺ ደግሞ ይህን ቁጥር ነው የሚጠቀሙት?
አዎ ይሄን ቁጥር ነው
ዜሮ ዘጠኝ አርባ ስምንት አርባ አርባ አራት አራት አርባ አንድ ዘጠና ሰባት
እሺ ደግሞ ያልሽማ ከ- ከምን ወደ ምን ነበረ? ሩጅ ወረ- ወደ ቱ ኤክስ ወደ ቱ ኤክስ ቤት ገቢ ነው ያደረኩት።
okay።
ገቢ አድርጌ አልገባም።
deposit- ተቀንሰዋል። ከ account ኤ deposit ነው።
ወደ ቱ ኤክስ አዎ ከቴሌ ከቴሌ ብር ነው የተቀነሰው?
አዎ ከቴሌ ብር ነው።
እሺ አሁን በምነግሮች ስልክ ቁጥር ቴሌግራም ላይ screenshot ይላክልኝ። ዜሮ ዘጠኝ
ዜሮ ዘጠኝ
ዘጠና ሁለት
ዘጠና ሁለት አስራ ሶስት
አስራ ሶስት ዜሮ አንድ
ዜሮ አንድ
ዜሮ አንድ ሀምሳ አምስት ኦኬ። ያው አይ ልክ ያለው ወደዛ ያየው የለም እንጂ አጋራሚ በሌላ ስልክ ልክ ያለው አሁን እ።
ልከዋል?
አዎ እሺ ይሄ ቴሌግራም ላይ ሜሴጁን ማለት ነው። አዎ ቴሌግራም ላይ screenshot አንስተው ልከዋል።
የትኛው message ኡን ከቴሌ የመጣልኝ message በቴሌ ብር የተላከው ወደ አሪፍ ፔይ ከፍለዋል የሚለው ማለት ነው።
screenshot ነው ያነሱት አይደል?
ወደ ቴክ- ከቴክ ነው ማነሳው screenshot፣ የትኛውን screenshot ነው ማነሳው ብዬ ነው።
ከቴሌ ብር ተ- አይደል የተቀነሰው?
አዎ ብሩ አዎ ከቴሌ ብር የተቀነሰውን እሺ፣ እሺ።
የሚያነሱት text ኡን መልካም።
ኮፒ ሳይሆን screenshot okay፣ አንስተው screen- ሲልኩልን እሺ ሲልኩልን እ፣ ስሞትን አብሮ አያይዘው ይላኩልን።
እሺ
መልካም ቀን።
አሜን። ይሁንላችሁ።